ጤና ይስጥልኝ ከቢጃይ ነበር የምደውለው አሁን ደውለው ተቋርጠው ነበር።
አዎ ይኸው ይሰማሻል አሁን?
ምን አሉኝ ደንበኛችን?
እሺ TIN number ኡ ልንገርሽ።
አዎ አዎ ሁለት ዜሮ ሰባ አንድ ሁለት ዜሮ ሰባ አንድ ስድስት hello hello
አል- መስመር ላይ ነኝ ደንበኛችን አይሰማዎትም?
ሁለት ዜሮ ሰባ አንድ ብለሻል።
አዎ ብያለሁ።
ስልሳ ስድስት ስልሳ ስድስት ዜሮ አምስት ስልሳ አምስት ስልሳ ሁለት ነው ያሉኝ።
አይ ስልሳ ስድስት ዜሮ አምስት እሺ ስልሳ ሰባት
እሺ TIN number ኡ ሁለት ዜሮ ሰባ አንድ ስልሳ ስድስት ዜሮ አምስት ስልሳ አንድ ነው ያሉኝ።
ስልሳ ሰባት ስልሳ ሰባት ስልሳ ሰባት ነው።
አዎ ይቅርታ ደንበኛችን መስመሩ ስለሚቆራረጥ ነው።
እሺ በሱ ፍቃድ ባርና ሬስቶራንት ነው ቤቶት አ- አዎ
መስመር ላይ ጠብቁኝ።
እሺ